ጤና ይስጥልኝ ደን ከቢስት ቤት ምን ልርዳዎ?
እሺ እናቱ እንትን ማታ transaction አልገባም ወደ ቴሌብር ልክ
withdraw አድርገው ነው።
አዎ
እሺ በስልክ ቁጥር ነው።
አዎ
እሺ ስንት ብር ነው?
ሶስት ሺ ሁለት ሺህ ብር እና አንድ ሺህ ብር
እሺ አንድ መስመር ላይ ጠብቁኝ።
እሺ ሌሊት ሆኖባት ነው ልጁ ተኝቶ ነበር። ትራንዛክሽን ቢሰራ የራሴን ብር ይወስድ
ሰውየውም ዘጋኝ ተውኩት። በቃ
አንዴ መስመር ላይ ጠብቁኝ።
እኔ በዚህ በዚህ አይ እኔ በራሴ ራሱ ብኖር ሰላም ነበር።
ስምንት ዜሮ አራት ራሱ ሰማንያ ስምንት ዜሮ አራት ስንት እንደሚቆርጥ ራሱ አይቼው ሄሎ ዋዬ እሺ process ላይ ነው ይገባሉታል። ትንሽ ይጠብቁት።
መልካም እሺ እናትዬ እሺ መልካም ቀን።
አሜን ላንቺ